ጤና ይስጥልኝ መሰብ አቶ ስምልጣዎች ጤና ይስጥልኝ።
አብሮ ይስጥልን።
ትኬት እናንተ ጋር መቁረጥ ይቻላል እንዴ?
ይቻላል አዎ፣ ይቻላል እስቲ check ታደርግልኛለህ?
ይቻላል። ከየት ወዴት ለመቼ ነው የፈለጉት?
ከአዲስ አበባ እንትን አርባ ምንጭ
ከአዲስ አበባ ሆኑ እ፣
ለመቼ ነው የፈለጉት?
አርብ መሄጃ መመለሻ እሑድ
እሺ፣ የፊታችን አርብ ማለትም እ፣ ነገ ማለት ነው። መመለሻ መሄጃ መመለሻ ደግሞ እሑድ።
እሑድ።
ለምን ያህል ሰው ነው? ለአንድ ሰው ነው ወይስ?
አ አንድ ሰው
እሺ እ፣ ነገ ላይ ምንም አይነት በረራ የለም ማለት ነው። በረራዎቹ ሙሉ ናቸው።
OK።
እ፣ ከዚህ መነሻ ቦታ ያለው በረራ እሑድ ቀን ላይ ነው የሚያሳየው።
እሑድ ብቻ ነው ያለው?
እሑድ ብቻ ነው የሚያሳየው። አሁን እንዳለ flight ኦቹ sold out ናቸው።
OK። አይ በቃ thank you በቃ እሺ፣ እሺ። ሌላ ነገር ላይ ይኖራል?
በቃ thank you ይሄ ብቻ ነው።
ደግሞ ቢሆን እጅግ በጣም እናመሰግናለን። መልካም ቀን ይሁንልዎት።
መልካም